ሄሎ ሄሎ
መስልኝ
ካሸር ኮርነር ዳይሬክት መንዲ እሺ ከአንድ ጊዜ እሺ ንገረኝ ሄሎ አስራ አራት አስራ አራት
ሰላሳ አንድ እም፣
ሰላሳ ሁለት እሺ
ሃምሳ ሰባት
አንድ game lose ሆኗል አንድ game already ወጥቷል ሌሎቹ ግን ገና ናቸው
OK lose ነው አይደል አዎ ሌላ ምረዳ ነገር አለ በቃ
ስለደውል እናመሰግናለን መልካም ምሽት